hello ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
ሀቡ ይባላለሁ። ከዊ ፕላስ ሶሉሽን ነው የምደውለው።
እሺ፣ ሰላም ነው?
አለን ሳለን ሰላም እም፣ account ኦችን active እያደረግን ነው እና system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ።
እሺ፣ መልሳቸው ከሆኑ ችግር የለም።
እሺ እ፣ የምትሰጡት አገልግሎት ምንድን ነው?
ሀውስሆልድ የቤት እቃዎች መሸጥ የቤት እቃዎች መሸጥ። እሺ ምንድን ነው ስሙ የድርጅቱ?
ግዳይ እም፣ ግዳይ።
ግዳይ አ፣ እሺ ግዳይማ እ፣ ግዳይ የቤት እቃዎች
አዎ የቤት እቃዎች መሸጫ
እም፣ እሺ ይቻላል።
የት አካባቢ ነው?
ትላንትና አልሰጡሽም እንደ ኢንፎርሜሽን እ?
አዲስ ነው እንደምትመዘግቢ አይ እኔ የአይቲ ባለሙያ ነኝ እና ሲስተም ላይ የሞላው ነው። እዚህ ሲስተም ላይ የሚመጣው ስልክ ቁጥርና እ፣ ስም ነው። ለዛ ነው።
እቺ ሶሹ ለመቱ አይ ሌላ ሰጣቸዋለሁ ችግር የለውም አዋና አስ ላረጋግጠው እንዴ ወይ ሶሪ እናት ወይ መልሰሽ ደውይልኛለሽ
እሺ